ሄሎ ሴላ ተግል ኦይ ያው new password እና confirm password የሚለው ላይ አስር digit ቁጥር ታስገባለህ። እሺ
አዎ አዲሱ new password እኔ ያስገባዋለሁ። አዎ፣ አዎ እሺ፣ አስገባልኝ።
እሺ click አደረግሽልኝ። እሺ አይደለ? እሺ፣ አሁን ችግር የለም።
እሺ።
አስገብቼዋለሁ።
save ላድርገው እንዴ?
አዎ save ነው።
ይሄ በቃ የ cashier one ይሄ ነው። እሺ የ cashier two AnyDesk ንገረኝ።
እሺ ገና ላስተካክለውና ልንገርሽ።
እሺ በቃ ዲቦራ እሺ፣ ከፍቼ።
መደውልልኝ። እሺ እሺ እሺ ዲቦራ። እሺ አዎ፣ አዎ።
እሺ thank you። እሺ እሺ